Hello ጤና ይስጥልኝ ግሽበት
እንትን ነበረ ብር withdraw አድርጌ እሺ
እስካሁን አልገባም። ማለት ምን ያህል ነው የሚቆየው? withdraw አሁን በደወልክበት ቁጥር ነው አዎ፣ በደወልኩበት ሶስት መቶ ብር እሺ
ማለት ወይ ወደ ቤት መልሱልኛል።
check እያደረኩልህ ነው አንዴ ጠብቀኝ አሁን በደወልክበት ቁጥር እሺ እሺ
ሶስት መቶ ብር ነው አይደለ አዎ፣ ሶስት መቶ ብር በቻፓ ነው ያረከው እና በቻፓ የተደረጉ transaction ኦች እ፣ ቻፓ system ላይ ትንሽ ችግር ስለተፈጠረ ነው እሺ processing ላይ ናቸው እና እ እ በቻፓ የተደረጉ transaction ኦች processing ላይ ናቸው ቻፓ system ላይ ችግር ስለተፈጠረ ነው እሺ ይገባልሃል
አዎ፣ ቆየ ብዬ እኮ ነው ሶስት አዎ አዎ ቻፓ system ላይ ችግር ተፈጥሮ ነው አሳውቀናቸዋል ይገባልሃል እሺ
ወደ account ኤ ማለት ነው።
አዎ እዚሁ ወዳረክበት አካውንት ይገባልሃል
እሺ እሺ